አቤት መቼም ይታየኛል ሳትመጪ ካሁኑ ታውቁኛል አንቺን በአካል አግኝቼ በናፍቆት ማባት ረስች ጎኔ ሲጠገን ጉልበቴ መለስ ሲልልኝ ጉዳቴ ላገር ሲታይ ትዕግስታችን በጽናቴ ቆየው ፍቅራችን በሀሳብ ይታየኝና እረካለሁ እረካለሁ ያችን ቀን እስከ ማያ ናፍቃለሁ ናፍቃለሁ በሀሳብ ይታየኝና እረካለሁ እረካለሁ ያችን ቀን እስከ ማያ ናፍቃለሁ ናፍቃለሁ